አሰለም አርባ ጤና ይስጥልኝ።
እንዴት ናችሁ?
እግዚአብሔር ይመስገን አባት።
እዚህ ቲክቶክ ላይ አይቼ ነው እና RAV4 ባንክ እናመቻቻለን ያላችሁ ስንት ነው ዋጋው?
ስድስት ሚሊዮን
ባንክ ስንት ነው የምታመቻቸት?
አንድ ሚሊዮን
ሚሊዮን ብቻ
እ አንድ ሚሊዮን ብቻ ነው የምታመቻቹት?
አንድ ሚሊዮን እናመቻቻለን አባት።
ከዛ በላይ አይመቻችም?
አ ከዛ በላይ አ- አንድ ሚሊዮን እሺ ይሄ- አድራሻቸው የት አካባቢ ነው?
መስቀል ፍላወር እና ፓስተር እንገኛለን። መኪናው ያለው መስቀል ፍላወር branch ነው። ሲመጡ ይደውሉልን አባት።
እሺ